hello ጤና ይስጥልኝ።
ጤና ይስጥልኝ ሬስቶራንት አዎ ልክ ኖት። ምን ልርዳዎት?
አክሲዮን እየተሸጠ ነው አይደል?
አዎ ልክ ኖት፣ እየሸጥን ነው።
አዎ እስከ መቼ ነው? ከመቼ ጀምሮ እስከ መቼ ነው?
እ ጀምረናል። deadline የለውም።
deadline የለውም።
አዎ ያው አክሲዮኑ limit እስከሚሆን ማለት ነው።
አዎ አዎ just አስር ቢያንስ ሚሊዮን ወር- አክሲዮን ወር ምናምን ሊቆይ ይችላል አይደል?
ይችላል ይችላል።
በቃ የት ነው የሽያጭ ቢሯችሁ?
እ የት የት ቦሌ ነው?
ገርጂና ልደታ ነው ያለን። የትኛው ነው የሚቀርቡት?
ቦሌ ገርጂ ልደታ።
አዎ
ም፣ ቦሌ እኔ ጊዮርጊስ አካባቢ ነኝ።
የትኛው ጊዮርጊስ?
ይሆን ማን ነው እዚህ አራዳ?
okay እሺ፣ ልደታው እንደዛ ከሆነ ይሻላል።
የልደታው ይሻሎታል።
አዎ ስሞትን ማን ልበል።
አሚር
እሺ ማስታወቂያችንን ከምን ሰምተው ነው?
ከፌስቡክ ላይ ነው።
okay እንደዛ ከሆነ ቢሮ ነገ ብቅ ማለት ይችላሉ?
እኮ አዎ፣ እኔ አሁን ስራ ምናምን ስለሆንኩ free ቦንድ okay ይበታል። ለምን እንደዛ ከሆነ እንዲህ ማድረግ እንችላለን።
ምን እ ወዴት አካባቢ ነው የሚሰሩት?
እኔ እዛው አካባቢ ነው።
okay እንደዛ ከሆነ የሽያጭ ሰራተኞቻችን ያሉንን document ኦች ይዘው detail መረጃ እሺ።
ይዘው እርስዎ ጋር እንዲመጡ ማድረግ እንችላለን።
በቃ አይ እኔ ችግር የለውም እመጣለሁ። እኔ ቀን ገደቡን ለማወቅ ነው።
okay በዚህ ሳምንት ይመቾታል? ቅዳሜም እስከ አስራ አንድ ሰዓት አለ።
በቃ እሺ፣ ልደ- እደውላለሁ።
okay እሺ